በሌሎችም የህክምና ማዕከል ሰላም MRV ለማሰራት ፈልገን ነበር።
ምን MRV ነው?
brain
brain MRI with MRV ነው የሚለው
like with MRI ግዴታ መሆን አለበት? like MRV ብቻ መሆን አይቻልም ወይስ እንዴት ነው? ማለት already contrast CT ተነስቶ ነበረ patient ኡ ማለት ነው።
እሺ እናንተ ጋር ነበር contrast CT ተነስቶ ነበረ። ከዛ አሁን ደግሞ የ MRV recommend ተደርጎ እሱን ለማስነሳት ማለት ነው።
እኮ የተጻፈው አሁን እዚህ ጋር ነው የሚል ያለው MRI brain MRI አዎ brain brain MRI MRI with MRV ነው።
okay እናንተ ጋር እንደዛ ነው የሚላለው። just እንደዛ MRV የሚል የሚባል አለ።
ነገር
እስቲ ቆይ ስልክ ልስጥሽ እና የ MRI ክፍል ደውለሽ አናግሪያቸው።
እሺ ስልክ ዜሮ ቁጥራቸው ትሰጠኛለሽ?
ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ ቴንኪዩ እሺ